hello ሰላም ነው እናት ሜሪ ጆይ ነው አይደለ? ምን አልሽኝ?
ደንበኛችን ድምፆት አይሰማም።
ሜሪ ጆይ ነው አይደለ? hello ጤና ይስጥልኝ። ሄሎ ቪዛ ቤተልሔም ነኝ። እባክዎ ምን አይነት ይሰማሻል አሁን?
ተስቶ አሁን ይሰማል ደንበኛችን።
okay እሺ። ሜሪ ጆይ ነው አይደለ?
እህ፣ ሜሪ ጆይ ነው አይደለ?
አይደለም ደንበኛችን፣ ይህ ሄሎ ቪዛ ነው።
የምንድን የጉዞ መ- የሄሎ ቪዛ ነው። የጉዞ መረጃ ከፈለጉ
እ፣ እንትን በቃ አይ እንደዛ ከሆነ መረጃ እንድትነግሪኝ ፈልጌ ነበረ። ሜሪ ጆይ ሜሪ ጆይ ፒያሳ ያለው የለም ቴዎድሮስ አደባባይ ገባ ብሎ ያለው ይቅርታ ደንበኛችን፣ እኛ ወደ ውጪ ለመሄድ የሚያስፈልጉትን እ፣ document ኦች እንዲሁም ደግሞ process ኡን እ፣ ነው ስለዛ ነው የምንሰጠው information።
ነው። እሺ እናት፣ እሺ እሺ።
በጣም ይቅርታ ደንበኛችን።
ችግር የለም እሺ።